ነው ጥለው
እንዴት ሆንሽ? አዳችሁ አይጃለሁ።
ማን አለሙ አብሮሻል?
ምን ትሰራለህ ብዬው ነው እደውልለታለሁ ካስቸገረ። እዚሁ ጤና ጣቢያ ነው የት? እኛ ላይ እዚሁ አካባቢ
እዛው ቤተል አላልሽ እንዴ?
እ ቤተል ብለሽ አልነበር እንዴ?
ያው ነው ያው ጤና ጣቢያ ነው። ልንገራት እስቲ ታይፎይድ እና ታይፈስ እስቲ ል- ልበላት እዚህ እዛ ደግሞ ሌላ አዲስ ብር ቢሰጥሽ ኖሮ ወይ ብር አትይዥም ነበር?
ይዣለሁ
ለተሱ ነው ወይስ
እ ተሱ ነው ወይስ ብሩ?
ከሱ ነው ወይ እ
ከየት ብሩ የት አገኘሽው ነው የምልሽ።
ሁለት መቶ ብር ይዣለሁ።
አልበቃሽማ ሁለት መቶ ብር።
አወጣለሁ ካልበቃኝ
እሱ ደውዪ ለስልኬ ተሽ- ይዘሽል ደውዪለትና እሱ ያምጣልሽ እኔ እሰጠዋለሁ።
እሺ
እ ልምጣ ወይስ
ምን ትሰራለህ እዛው ዋ
እ ወይ አለሙ እንትን በልሽ አጓጉና መንገድ እንዳትቀሪ ስልክሽን ይወስድብሻል።
እደውልለታለሁ ደህና ነኝ አሁን
ለውጥ አለው ግን መድኃኒቱ ወሰድሽዋል?
እ መድኃኒቱ ወስደሽዋል?
አዎ
ንገሪያቸው ይህን መድኃኒት ገዝቼ ነበር እንደዚህ ነው ሰና ምናምን ያቸው ደግሞ እንዳያዞልሽ እሺ እሺ ያው